ጤና ይስጥልኝ። አሪፍ ቢራ የትኛው እባክዎ የምንወስደው?
ወይ ብሮቹ ወይ ቪዲዮ የተደረጉ ብሮች በቃ አይስተካከሉ ማለት ነው።
ይቅርታ ደንበኛችን አመልክተው ነበር ከዚህ በፊት።
በየቀኑ ነው የምትጠይቁት።
እሺ ስንት ደንበኛችን ትጠይቃላችሁ፣ ትመዘግባላችሁ። እ?
ላረጋግጥልዎት ሙሉ ስሞትን ይንገሩኝ።
ምን ያደርግልኛል? አንቺም ይህንን ነው በቃ አስተላልፋለሁ ነው የምትይው ማለት ይሄ ምንድን ነው? ድርጅቱ ምን እንዲህ ሌብነት ምናምን ነው የሚሰራው?
በጣም ይቅርታ ደንበኛችን፣ ምን ደረጃ ላይ እንደደረሰ ልይሎት በዚህ ስልክ የተመዘገበ ኧረ እኔ አልናገርም በቃ ደከመኝ።
በጣም ይቅርታ ደንበኛችን፣ social media ምናምን አለ አይደል እንዴ ስንት ነገር። እኛ ለዚህ ብር እናንተ ይህን የሚደቅል ድርጅት ስማችሁ አይበልጥም እንዴ? ሌቦች ጠብቁት፣ social media ላይ ተደራጅተን
ይቅርታ ደንበኛችን
ይህ